ወይ
ስልካችን ሰራ።
እሺ hello፣ አቤት።
ወይ ገዛኸኝ። ቻናሉ አልታዘዝንም እያሉህ ነው?
አዎ ገና ይኸው አሁን እኮ ሀያ አምስት ደቂቃ ላይ ነው ያለው። አሁን message ኡ ገባ አለች እንጂ
የዛሬ- አልደወሉል- አልደወሉልኝም።
እሺ አሁን መስራት ጀምረዋል።
አዎ ገና እናንተ ካልደወላችሁ እነሱ በ message አይሰሩማ ካልደወላችሁ በስተቀር እሺ አቅርብልኝ፣ ጠይቃቸው።
ላገናኝ ብቻ አዎ
ኧረ በለው።
አቤት ጤና ይስጥልኝ።
ጤና ይስጥልኝ። ቻናሉ ወይ እሺ በ order ነበር መቶ አምስት ዘጠና ስድስት ሰላሳ አንድ order ድምፅሽ አልተቀበላችሁም?
አይሰማም። አልተቀበልንም። እያሰራውለት ነው። ቴክስት በኦርድ- ወርዶልናል።
okay መሰራት ጀምሯል?
እያሰራውለት ነው። አዎ
አይ አይ አይደለም ለማረጋገጥ ነው አልታዘዝንም ነበር ገብቶላል ስላለኝ።
ገብቶለታል። የተሰራ ነው ማየ
እሺ፣ ቶሎ እያሰራውለት ነው።
አድርሱልኝ።
text አይ order የለንም።
በቃ እሺ እሺ ጥሩ።
እሺ
ኧረ
ሄሎ